Hello፣ ጤና ይስጥልኝ። ጠብታ አምቡላንስ ደውዬልሽ ነበረ ቅድም ከጴጥሮስ ብዬሽ።
እሺ፣ ግን ተክለ ሃይማኖት ሆስፒታል ስልክ አያነሱም።
እኛ ኃላፊነት እንወስዳለን። በቃ ተክለ ሃይማኖት ነው የሚሄደው። ላኪልን አምቡላንሱ።
No communication ካላረጋችሁ እምቢ ካሉ እኮ እኛን በኋላ ችግር ምን ምን ችግር ይገጥምሻል ነው እንጂ አምቡላንሱ ይንከራተታል። እናንተ ደግሞ ታማ አምቡላንሱ ያንቺ ለአምቡላንሱ መንከራተትን የገረመሽ እንዴ? እኛ እኮ እዚህ ቤተሰብ ታሞብን ነው። ላኪልን ክፍያ አይደል እንከፍላለን ክፍያውን። በቃ እዛ እኮ communicate አድርገናል እኛ።
እሺ communicate ያደረጋችሁበትን ስልክ ስጠኝ።
እሺ ዮኒ ዮኒ ተክለ ሃይማኖት የደወልክበት ስልክ ስልክ ቁጥር ተክለ ሃይማኖት የደወልክበት እሺ ዜሮ ዘጠኝ አስራ አንድ የሰማሽ ነው ማ ዜሮ ዘጠኝ አስራ አንድ ስልሳ ሰባት አርባ አራት አርባ አራት ሰላሳ ሰባት እሺ አንድ የደወልክበትን ስልክ ንገረኝ።
እኔ የደወልኩበትን ነው አዎ ዜሮ ዘጠኝ አስራ አንድ
እሺ ዘጠና ዘጠና አራት ሀያ አንድ ዘጠና ዘጠና አራት ሀያ አንድ ዘጠና አራት ሀያ አንድ እሺ እሺ